አሰሙኝ። ይሄ ቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ። ጩኸቴን ብትሰሙኝ ይሄ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ። ሰዎች ብትሰሙኝ ጭንቄን ላዋራችሁ የበደለችኝን ይኸው ልንገራችሁ። መልፋቴ መድከሜ ነበር እንዲስማማ ግን እሷ በጭራሽ ምንም አልተሰማት። ጩኸቴን ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ጩኸቴን ብትሰሙኝ ይኸ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ። እኔ ስደክምላት እሷ እያታለለች ከት ብላ የሳቀኝ ታፌዝብኛለች ሌት ተቀን በማሰብ ምቾቷን ጠብቄ ችያት ስኖር በጣም ትእዛዟን አጥብቄ ጩኸቴን ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ጩኸቴን ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ነገር ግን በጭራሽ መቼ ትጠግብና ይኸው ልትገለኝ ነው አብግና አብግና ጩኸቴን ብትሰሙን እኔ ነገርኳችሁ መበደሏን ትተው ሞክሩ ባካችሁ ጩኸቴን ብትሰሙን ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ጩኸቴን ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ጩኸቴን ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ጩኸቴን ብትሰሙኝ